Hello hello hello ሰላም ጤና ይስጥልኝ።
ሰላም አለ እግዚአብሔር ይመስገን።
እንትን ፈልጌ ነበር፣ attachment ለማውጣት guide እንድታደርጉኝ።
ከኮምፒውተር ጋር የሚገናኘው ነው ማሽን።
አዎ ቅርብ ጊዜ ነው የወሰድነው።
እሺ dashboard ላይ ትገቢያለሽ። ዛሬ ቆረጥሽውን ለማ- ለማውጣት ፈልገሽ ነው?
የአንድ ወር የአንድ ወር
summary ማለትሽ ነው?
summary አዎ።
አተ- አ- attachment አይባልማ።
አይደለም summary summary።
እሺ dashboard ውስጥ ግቢ።
እሺ ነኝ
ከዛ ኤፍኤም ምን- ምን መጣልሽ?
dashboard ውስጥ ስገባ normal የምቆርጥበት
እኔ መጣልሽ ከጎን በኩል ያሉትን ነው ማነበልሽ። transaction፣ transaction ኦችን ሳይሆን device፣ tools የሚሉት ሪፖርት እሺ አንዴ መስመር ላይ ጠብቂኝ። እሺ ቆይ አንዴ እሺ መስመር ላይ ጠብቂኝ።
እሺ
log out ወይ ትይዋለሽ። ቆይ አንዴ እሺ ጠብቂኝ አንዴ እየከፈተልኝ ስለሆነ ነው።
እሺ
ይህ ስንት ነው? ጆኒ ይህ ስንት ነው? ፓስወርዱ እምቢ አለኝ። እሺ